ሄሎ ሄሎ ቁምላቸው እንዴት ነህ? ሰላም ነው?
ወይዘት ሰላም አይደል?
እንዴት ነህ?
አለበስ ማዳ እንደዚህ ትንንሽ ሪኩዌስቶችን እኮ እናንተ ሃንድል ካላረጋችሁ እኮ እኛ በቀን እኮ በጣም ብዙ ሰው አሁን ቴሌግራማችን የምታየው ከስተመር አለ የዊኬንድ ያሉ እንደዚህ ፓስወርድ ማስገባትን ሃንድል ካላረጋችሁ እኛ በጣም ነው የሚከብደን። የሆነ አሁን እኔ እንትን- ሌሎች ገብቼ አንተን በማስተካከልበት የታዲያ አምስት ስድስት ከስተመር ሪኩዌስት ሆነለት ያለ በጣም ብዙ ነው።
እሺ አይ እንትን እኮ ነው ተስፋ ነው ገብቼ ሞክሬው ነበር እንዲህ ብሎኝ ነበር ወይ ፓስፖርት ክሬት አድርገህ ትልክልኛለህ እኔ አስገባለሁ ፓስወርድ ሪሴት አድርጌ ነበር የፓሽር ስንትና ስንት ልላክልህ?
የካሸር ስሪና ካሸር ፖስት ይኸው እልክልሃለሁ ሪሴት አድርጌ እሺ አሁን